hello
hello ጤና ይስጥልኝ።
አብሮ ይስጥልን።
እንትን ቅሬታ ለማቅረብ ነበረ
ከየት ነው?
በመንገድ ትራንስፖርት ከዱከም ነበረ።
ከዱከም እ፣
ምን ነበረ?
እ፣ ፋይል ነበረኝ እዛ ፋይል ወደ አዳማ ለማዞር እም፣ ከስድስት ወር በላይ ያው ምንም ምክንያቱም በማላውቀው እንትን እ፣ እስካሁን ምንም ሊያስተናግዱኝ አልቻሉም። እንዴት እንደማደርግ ግራ ሲገባኝ ነው። እስቲ እናንተ ጋር መፍትሄ ካለው ብዬ ወደ እናንተ እንትን ያልኩት።
የኦሮሚያ እንትን ስላለ የኛ branch እ፣ ለእነሱ ደውልላቸው የፌዴራል እ፣ ናቸውና
እ፣ ስልክ ልስጥና ለእነሱ ደውልላቸው።
የ- ወደ ኦሮሚያ አዎ እዚህ ላንቻ ላይ ናቸው ያሉት።
እሺ፣ ል- ል- ልውሰድ ስልክ።
ዜሮ አንድ አንድ
እሺ፣ አርባ አንድ
እሺ፣ ስልሳ ስምንት
እሺ፣ ሁለት ዘጠና አምስት
ሁለት ዘጠና አምስት እነሱን ነው የሚመለከተው።
እሺ፣ አመሰግናለሁ።
እሺ አባ